እሱን connect አደርጋለሁ። እሺ
ሌላው ጤና ይስጥልን።
አብሮ ይስጥልን።
ከቢጃ የጥሪ ማዕከል ነበር የምንደውለው። ደንበኛችን እሺ፣ እሺ፣ ተቆረጠ።
እሺ፣ እሺ። ሌላው አይሰማም ይቀየራል ይቀየራል የተባለውን እቃ እንይለውትና እ
እንንገረውት መስመር ላይ እሺ፣ እሺ።
ጠብቀኛ እንዴ እሺ፣ እሺ፣ እሺ።
ደንበኛችን እቃ ይቀየራል ሳይሆን የተባለው የኤሌክትሪክ problem ነበር። እሱን አስተካክዬ ተመልሻለሁ ነው ያለው።
አልተስተካከለም፣ ማሽኑ አልተስተካከለም።
የሚቀየር እቃ አለ ብለውታል። እርግጠኛ ነው አ- አዎ የተቃጠለች ነገር አለች ምናምን ብለው አዎ ተቃጠለ ቃለ ተብሎ እሱን እኛም ገዝተናል። ግሩም ግን አሁን መጥተው እንዲያስተካክሉልን ነው የምንፈልገው እኛ።
እቃው ተገዝቷል።
አዎ እሺ፣ ደንበኛችን ቅሬታቱን በድጋሚ መዝግበን እናስተላልፍልታለን። ሌላ መረዳው ግን ነገር አለ?
አስቸኳይ ቢሆንልን እ፣ ትናንትም ስራ አልሰራንም፣ ቀኑን ሙሉ ተብራችቶብን።
እሺ፣ ደንበኛችን መዝግበን እናስተላልፍልዎታለን። ዛሬ እሑድ ስለሆነ እርግጠኛ አይደለንም እንደሚገቡና እንደማይገቡ። የሚገቡ ከሆነ ግን ወዲያው ነው በቃ።
አይገቡም ነው ዛሬም።
እርግጠኛ አይደለንም ዛሬ እንደሚገቡና እንደማይገቡ።
እሺ፣ የሚገቡ ከሆነ በአስቸኳይ ይመጡልዎታል።
እሺ፣ እሺ። ካልገቡ ታዲያ ወይ በለው አውቁኝ።
ዛኛው ትናንትና ለመጣልዎት ልጅ ይደውሉለት።
እሺ፣ እሺ፣ እሺ፣ ለመጣ እሺ፣ እሺ።
ተደውልና